አቤት
እልኝ አብሮሽ ነኝ።
ሰላም ነው።
እግዚአብሔር ይመስገን።
ሜላት እባላለሁ ከዶክና real estate ነበር ምደውለው እሺ
እና ቴሌግራም ዋትሳፕ ላይ ላኪልኝ ብለኸኝ ነበር አስታወስክ?
አዎ አዎ ልከሻል።
አዎ አይታቸዋል።
የሚገርመው የተወሰነውን ነው ያየሁት። ሰሞኑን በሌላ ጉዳይ busy ስለሆንኩ ትኩረት እንትን ማለት አልቻልኩም።
okay አላየውም በደንብ የተወሰነውን አይቼዋለሁ።
አ፣ እና ስሪዲዮን ግን ትኩረቴን አሁን እሱ ላይ ማድረግ አልቻልኩኝ። ሌላ በጣም የባሰ ጉዳይ ስለገጠመኝ አ፣
ስንረጋጋ ተደውላለሁ። እዛው ላይ ምላሽ እሰጥሻለሁ።
እሺ